Hello
ጤና ይስጥልኝ።
ጤና ይስጥልኝ።
ከድር ገበያ ነበር የምደውለው አባይ ሲጂ።
አቤት።
ከድር ገበያ ነበር የምደውለው አባይ ሲጂ።
እሺ እሺ። ጤና ይስጥልኝ።
አጋር ለመሆን ተመዝግበው ነበረ።
አዎ።
በስልሳ ሁለት ሀምሳ አንድ ላይ SMS ልከንሎት ነበር link
ወይ አላየሁትም። ዛሬ ነው ትላንትና ግን አል- አልደረሰኝም። ኦ ኦ፣ ትላንትና ደርሶኛል። of course አዎ።
Okay። ስለዚህ ቪዲዮን ይዩና የኔና ድር ገበያ website ላይ እዛ ላይ ተመዝገቢ።
ድር ገበያ website ላይ ደብሊው ደብሊው ድርገቢያ ዶት ኮም ላይ እሺ እዛ ላይ ተመዝገቢ እና መልሰሽ ደውዪልኝ እሺ። ከተመዘገብሽ በኋላ እሺ እሺ። ይመት እሺ እሺ። እደውላለሁ። አመሰግናለሁ።
አመሰግናለሁ።
በዚህ ስልክ ልደውል?
እሺ እሺ።
እሺ እሺ።